Hello
ወይ ሰላም ጤና ይስጥልን። ሚራክል
እ ከ We Plus ነበር የምደውለው።
አ- አቤት የእኛን መተግበሪያ አውርደህ ነበረ። ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት እሺ አንተውን የተመዘገብከው አ- አሽከርካሪዎች የሚመዘገቡበት ላይ ነው እና እ ተጠቃሚ ደግሞ ከሆን We Plus Solution User የምትል አለች።
እሺ እሱን አውርደህ እንድትጠቀምና referral code ህንም አ- አሸናፊ የሚያደርግህ referral code ም እዛ ላይ ነው ያለው ማለት ነው።
አ እና We Plus Solution User የምትለውን ከ Play Store ም ከ App Store ም አውርደህ መጠቀም ትችላለህ።
እሺ እሺ፣ አመሰግናለሁ። መልካም ቀን።